ሰላም ጤና ይስጥልኝ። ችታል
አሁን ደውላችሁልኝ ነበር ማለት ነው።
እሺ አንዴ ይቅርታ ይጠይቁኝ። በረስሙት ና- ናሪ
ችፕችፕ ላይ አሸንፈው ነበረ ጌም።
አዎ አዎ
እሺ መጨረሻው አስር የእርሶ ስልክ ነው?
አይደለም ሀምሳ ሶስት
ሀምሳ ሶስት
አዎ ሀምሳ ስድስት ቤት ማለት ነው።
እሺ ቆይ እስኪ አንዴ ይቅርታ መልሼ ልደውልለት።
እሺ እሺ